Hello Hello
ወይ ሀሴት ነኝ።
ሀሴት እስቲ ሁለት ተቃራኒ order ነው የያዝኩትና አንዱን አውጪልኝ እስቲ ንገረኝ ስልክ ነው።
እ ዘጠና አምስት ሁለት እና
እሺ ዘጠና አምስት
እ ሀምሳ ዘጠኝ
ዘጠና አምስት ሀምሳ ዘጠኝ አንድ አ አ አንድ ምግብ ቤዝ በርገር ስለሆነ ቆይ ቆይ ብኛና ለዛ
ጠብቀኝ።
እስቲ
ዘነ ቤት ሁላ ስወጣ
እ
የት ይውጣ?
አ ኦ- ኦስካሩ ያኛው የ- በቃ ቢጄሱን አውጪልኝ በይ
እሺ አውጥቼዋለሁ። ቢጄ እሱ እሺ እሺ።
እሺ ቻው።
ያኛውን ፒን አስተካክልልኝ እስቲ
አየዋለሁ። እሺ ፒኑን አስተካክልልኝ ፒኑን አስተካክል
እሺ